ሄሎ ሄሎ አቤት።
ጤና
ሄሎ ሄሎ አይሰማም።
ይሰማል ይሰማል።
ጤና ይስጥልን።
ጤና ይስጥልኝ።
ከዊፕላስ ሶሉሽን ነበረ ምደውልልዎ።
እሺ ዊፕላስ ሶሉሽን application ላይ ተመዝግቦ ነበር አይደለ?
መሰለኝ አዎ።
አዎ፣ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነበረ እና አዎ አንዳንድ ያልተሟሉ መረጃዎች ስላሉ ለማሟላት ለመጠየቅ ነበረ።
OK። ምንድን ነው በምን አገልግሎት ነበረ የተመዘገቡት? ምንድን ነው እርስዎ የሚሰሩት?
like እስቲ check አድርጌ አንዴ ልደውልልሽ ስለ ርሱ እሺ የተረጀ